ጤና ይስጥልኝ ጉዳይ አልማዝ እባላለሁ። ምን ልርዳው?
እና አሁን ደውዬ ነበር ተቋርጦ ነው።
አዎ በ normal ስልክ እኮ ስደውልለው ስልክ አያነሱም።
እንጃ።
እሺ እ መረጃዎትን አስገብቻለሁ። hello
እሺ hello ይሰማል።
hello hello፣ አቶ hello ተስፋዬ ይሰማል።
hello።
hello እሺ ይሰማል።
መረጃዎትን እናት።
አስገብቻለሁ። የት እሺ አሁን ይሰማኛል። እ መረጃዎትን አስገብቻለሁ። የቴሌግራም ቻናላችንንም እንዲቀላቀሉ link ኡን ልኬሎታለሁ።
እሺ።
ሰምተውኛል?
አዎ እሺ አዎ።
እሺ፣ መልካም ቀን ይሁንልዎት።
እሺ መልካም ቀን።
እሺ እሺ፣ መልካም ቀን ይሁንልዎት።